Hello
Hello ማ፣ አቤት።
ሰላም ነው?
እግዚአብሔር ይመስገን።
እ፣ ማስታወቂያ ላይ የሆነ መኪና አይቼ ምን መኪና?
five L ሞዴሉ ስንት ነው? ሞዴሉን አልተናገረም።
ሁለት ሺ አራት ሁለት ሺ አራት አስራ አምስት አንድ ሰማንያ ስምንት አለ። ስንት ነው የሚባለው?
ሀያ አምስት ነው የሚባለው። ሁለት ሺ አራት ሞዴል ነው ሬት። አዎ
እ፣ እሺ
እሺ